ጤና ይስጥልኝ። የግስፖርት ኮከብ ለዳው እንዴት አደርሽ እናት?
እግዚአብሔር ይመስገን።
ትናንት ደውዬልሽ ነበር።
እሺ ወደ አካውንት ይገባል ምናምን አልሽኝ እና ሬሽ አድርገው ምናምን አልሽ።
ወደ አካውንት ይገባል። ምን ነበረ ጥያቄ?
ብር ነበረኝ ስክሪንሻት ምናምን አድርጌ ቴሌግራም ላይ ልኬልሽ ነበር። ያልገባ ቴሌግራም የላኮሽን ቁጥር ይንገር።
ሰላሳ ሁለት ሰላሳ ሁለት ሀያ አራት እሺ ስልሳ ሶስት ዘጠና አገኘሽ?
ዳኒ ቦይሎት አ ዳንቦይ
ወደ ሁሉ ስፖርት wallet ዎት ተመልሷል።
እኮ ግን አልገባም ምንም እሺ። ማለት wallet ማለት account ላይ ይጥፍልኛል አይደል?
ወደ ሁሉ ስፖርት አዎ፣ wallet ላይ ማለት ነው።
እኮ አዎ፣ የለም አልገባም ነው የምልሽ። ትናንትናም refresh አድርገው ምናምን አልሽኝ እያረኩት ጮትበት ነበር ደግሞ እሺ፣ ድጋሚ አስተላልፍሎታለሁ።
መልካምሽ